ነው በፊት የምንወስደው።
ሄሎ።
አቤት ጤና ይስጥልኝ። በፊት የምንወስደው
አሁን ያለኝ ቀሪ ሂሳብ ማወቅ አልቻልኩም።
አቤት እም?
ምንድን ነው ያለኝ አልገባኝም።
ምን አልሽኝ?
ምንድን ነው ያለኝ አልገባኝም።
ስልሽ አሁን ቴሌ ቴሌቪዥን ቴሌቪዥን እየተጫወትኩ ስሚ። ሄሎ አቤት ይሰማኛል። ይቀጥሉ።
ቴሌቪዥን እየተጫወትኩኝ አምስት ብር ተሸልሜ ነበር።
አዎ አልገባለትም።
አ የ system ችግር ስላጋጠመን ነው። ሲስተካከል ወደ ይገባለታል።
እሺ፣ እሺ፣ አመሰግናለሁ።
እሺ ማለት ነው።